Hello ወይ ጤና ይስጥልኝ። ቻናል ኦሎምፒያ ነው።
አዎ እሺ እናቴ ከቢዩ ነበር ምደውለው እሺ በ order ነበር መቶ አምስት ዘጠና ስምንት ሰማንያ አምስት order ተቀብላችሁ ነበር።
ሰማንያ አምስት ምን ነበረ የቅድም ነው እሺ ምን ነበር combo salad።
አዎ combo salad አዎ እሱ order አለ ወይ ተሽጧል?
ወጥቷል አለ እንዴ ወጥቷል?
ወጥቶ አዎ
አለ ምግቡ
ምግቡ አዎ ተጥሏል ሲጀመር ተጥሏል ነው።
ቆየ እኮ አዎ የአስራ ሁለት ሰዓት ወርዳል እኮ እሱ
okay እሺ salad ስለሆነ አይቆይም
okay እሺ አመሰግናለሁ።